የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ እዚያ ማዶ ከተራራው አይኗ ነው ወይ የሚያበራው ተኳኩለሽ ተሽቀርቅረሽ የወንዜ ልጅ ቶሎ ድረሽ የወንዜ ልጅ ቶሎ ድረሽ የወንዜ ልጅ ቶሎ ድረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ በአራትያው ቀሚስሽ በሁለት እግርሽ አልቦ አርገሽ የወንዜ ልጅ ተምነሽ ነሽ የወንዜ ልጅ ተምነሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ እንጆሪና አጋም ጠጋ እንጆሪና አጋም ሾላ ጠጋ ለቅመን ስንበላ አይረሳም ጨዋታችን የልጅነት እድገታችን አይረሳም ጨዋታችን የልጅነት እድገታችን የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ቅርቅር ብለሽ ነይ ነይ ዞረሽ ከብቶቻችን በየደኑ ሳር ፍለጋ ሲባዝኑ የልጅነት እድገታችን አይረሳም ጨዋታችን አይረሳም ጨዋታችን የልጅነት እድገታችን የምንጃር ልጅ ሽቅርቅር ብለሽ ነይ ነይ ዞረሽ የምንጃር ልጅ ሽቅርቅር ብለሽ ነይ ነይ ዞረ ነይ ነይ ዞረሽ ነይ ዞረሽ ነይ ዞረሽ